ጤና ይስጥልኝ ሁለት ሶስት ሰባ ኮምደዳው
withdraw አይሰራም መሰለኝ። withdraw ብዬ ከ account ያልገባል አይ ይሰራል።
እኮ እይልኝ እስኪ በእናትህ።
ቆርጧል ነው ከ account ኦት?
አዎ ቆርጧልኝ።
እንደዛ ከሆነ ከዝውውር ታሪክ ላይ ያልገባሉትን ፎቶ አንስተው በቴሌግራም ይላኩ።
ምን ውስጥ ነው ማገኘው?
ተጨማሪ የሚለው ሲገቡ የዝውውር ታሪክ የሚል አለ።
አ ከዛ ላይ ፎቶ ያንሱና በቴሌግራም ይላኩልን።
እሺ በዚህ ስልክ ነው?
ቁጥር ያዙ
እሺ ዜሮ ዘጠኝ ሰባ ስምንት
ሰባ ስምንት አስራ ስድስት
አስራ ስድስት ሰላሳ ዜሮ ስድስት
አስራ ስድስት እሺ